Hello ሱል ሱል እንዴት ነህ?
አለኝ
አለን የሀዊ order
individually በሀያ አንድ አዎ በሀያ አንድ order ያደረግችው ነበር እንትን ላይ የወጣው ሳይሆን new ላይ የወጣው ሳይሆን
እኮ ቋንጣ ምናምን ነገር ወሬ ያለው
የ- ቋንጣ የለውም።
ሎ አዎ አምስት product አልመጣልኝም ብላ ነበረ ሀያ- በሀያ አንድ ላይ ያዘዘችው ማለት ነው።
ኪትን ተብሏል፣ accept ምናምን ተብሏል።
አይ assign ነው የሚለው እ
assign ነው የሚለው
assign አዎ
የት አካባቢ ነው location?
አስኮ ብርጭቆ
ኦ እንደዛ ከሆነ በታመነ assign የተደረገ ማለት ነው።
አዎ እዚህ ያው እንትን ላይ የ personal order ላይ አያሳይም። የእንትኑንና driver ነው አያሳይም።
አይ፣ ስልኳን ቴክስት አድርጊልኝ እስኪ።
ልላክልክ? እሺ እሺ እሺ